ሄሎ Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር የምደውልልዎት።
እሺ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
እሺ እ አጠቃላይ ChipChip ላይ ያለዎት ልምድ እንዴት ነው እና እስካሁን service ኡን በተጠቀሙበት ጊዜ እ order አድርገው የመጣ product እንዴት ነው? በ product ኡ ረክተዋል ወይ? አጠቃላይ ስለ service ኣችን feedback ለመጠየቅ ነበር የደወልንልዎት። ቅር ያሉትም ነገር ግ- ካለ ይሻሻል ብለው የሚነግሩን ነገር ካለ እሱን ለመቀበል ነው።
አይ አሪፍ ነው እ እንግዲህ በአይቲ ኮመንትም በአፕሊኬሽኑ አስቀምጬ ነበረ።
ያው አሪፍ ነው። ም- ምንም አስተያየት ምሰጥ የለኝም እስካሁን።
ቆንጆ ነው።
አዎ app ኡንም ሲጠቀሙ ቀሎታል።
app ኡም አሪፍ ነው። ም፣ እ በጣም እስካሁን user በደ- friendly ነው።
አ፣ እስካሁን በደረሱት product ላይ ረክተዋል። ደስተኛ ነው። ጥሩ product ነው የደረሱት።
አዎ እስካሁን የመጣልኝ አሪፍ ነበረ።
እህም። order ባረጉበት ሰዓት ነው የመጣልዎት።
አዎ ይሄ በ application ኑ በተጠቀምኩት አዎ በሰዓቱ ነው አዎ።
እንትን ያለው።
እሺ እ platform ኡ ላይ ካዩት ውጭ ቢጨመር ብለው የሚነግሩን product ኦች አሉ።
ም፣ አይ አሪፍ ነው። ምንም ተጨማሪ ምለው እንትን የለኝ እሺ አስቤ እሺ፣ ከጨመርኩኝ እንጂ አሁን ላይ ምንም ጭንቅላቴ ላይ መጣልኝ ነገር የለም።
እሺ። ስለዚህ አጠቃላይ በሰርቪሳችን ደስተኛ ኖት።
አዎ አሪፍ ነው።
እሺ እሺ፣ እናመሰግናለን በጣም ስለተጠቀሙ። መልካም ቀን።
እሺ እሺ